Hello ጤና ይስጥልን።
ጤና ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
አለን አለን። እንትን እያስመዘገብኩኝ ቅድም Okay ታደለ መሀመድ በሚል ለመማር ማን እንትን አ፣ እያስመዘገብኩኝ ተመዝግቦ almost ካለቀ በኋላ ተቋረጠ። ለምን እንደሆነ አላወቅኩም።
connect ተደርጎ ማርያም እ?
ምን አልከኝ? ምን አልከኝ?
ተቋረጠ።
ማን የሚል እየመዘገብሽኝ ነበር ቅድም። መታሰቢያ መሀመድ መታሰቢያ መሀመድ ሚል መዝግበሻል? መታሰቢያ መሀመድ ሚል መዝግበሻል? የመዘገብሻል? ተቋርጧል?
አይ መዝግባኝ የት ሰፈር እንደሆነ ምናምን ያለውን ነገር እየነገረችኝ ነው
Okay ተቋረጠባችሁ?
መሰለኝ። ከዛ ደግሜ ብለው ብለው እምቢ አለኝ። ሰባት ጊዜ ምናምን ሞከርኩ።
Okay እሺ፣ ሰምተዋል። ማስታወቂያውን ተረድተውታል።
አዎ
እሱ ያው በቃ class ተጀምሯል already Okay
እና ከፍሎ መግባት ነው። ሮብ ነው ቀጣዩ class የሚጀምረው።
አዎ። ምን ለአስራ ያህል ነው?
አምስቶች ቃል ነው የምሰጠው። ክፍያው ነው እ
ክፍያው ዛሬ ለሚከፍሉ የሶስት ወር ሙሉ ክፍያ አራት ሺህ ብር ነው።
እ?
ለሶስት ወር ሙሉ
Hello ሄሎ